ጤና ይስጥልኝ ቢዜ ኢትዮጵያ ደነኛ በኩል ስመለርዳውት
የልብስ ማሽን ተበላሽቶ እና ቅድም መዝግቤው አልመጣሉ
ምናለ ድምፆስ ይርቃል።
ቅድም አስመዝግቤው ነበር። የድራፍት ማሽኑ ማቀዝቀዣ ኦን ኦፍ ተበ እንትን ላልቶት ዛሬ እናስመዘገቡት ተመዝግበ
ይሰማታል። ደንበኛችን አዎ ይሰማል። አዎ ዛሬ ነው እንትን ያለው። ሄሎ
መስመር ላይ ኖት እ በመሀል ድምፆት ተቆራረጠ። ደንበኛችን
አይሰማም። ለእኔ እኮ ይሰማኛል። አዎ ዛ እንትን ብሎ ነው on off ነው የተበ እንትን ያለው ይላሉ።
እሺ እኛ ጋር ደውል አስመዝግበው ነበር ነው አይደል?
አዎ አስ- አስመዝግቤያለሁ፣ ግን ምንም እንትን አላሉ ማለት ይመጣሉ ብለሽኛል ወይስ እንዴት ነው ያለ?
ሊሉት ያስመዘገባችሁበትን ቁጥር ይንገሩኝ።
እሺ ዜሮ ዜሮ ሰባ አንድ
አይ ስልክ ቁጥር እኛ ጋር ሲደውሉ ያስመዘገቡት ስልክ ቁጥር ይሄ ይንገሩኝ።
ስ- ይሄ ስልክ ቁጥር ነው ሀያ አራት አስራ አንድ ሰማንያ አራት አስራ ስምንት በዚህ ቁጥር ነው በዚህ አዎ።
ቁጥር ይሉት።
አ አ
አዎ እንደ system ኡ ላይ እንደሚያሳየኝ ከሆነ ተመዝግቦሎታል። አስቴር ባራ አይደለ?
አ አ ተመዝግቦ ወደ ጥገና ክፍል ተልኮሎታል።
ተልኳል።
አዎ ተልኮሎታል። ምናልባት ወረፋ ሆኖ ይሆናል እስካሁን ያልመጡት። እኔም ደግሞ ድጋሚ update አድርጌ ልክሎታለሁ።
እሺ እሺ እሺ።
የመምረጣት ነገር አለ?
አይ ቀሩ busy ነው።
አይ ገና ከደወሉም ገና ሰላሳ ደቂቃ
አይደል? እሺ እሺ አቸውና ከደኛ ማሳወቅ ይችላሉ። እኔም አሁን ደውሎ እንደነበረ አሳውቃለሁ።
እሺ እሺ።
የመምረጣት ነገር አለ?
አይ ሌላ እንኳን እንደዚህ ነው። ይሄን ነው ለ-
ይህንን አስተላልፈንሎታል። ካልመጡም ድጋሚ ማሳወቅ ይችላሉ። እኛ ጋር ደውላ እሺ እሺ።
አገልግሎት የሌሉትን ሀሳቡን አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንሉ።